Hello ጤና ይስጥልኝ ቃል ኪዳን ነኝ ከቤስት ቤት ምን ልርዳው?
ሰላም እንዴት ነሽ ቃል ኪዳን?
ሰላም ምን ልርዳው?
አዲስ ቤት install እያደረግኩ ነበረ። ዳዊት ነኝ ከጅማ ነው የምደውለው።
እሺ
እኔ desk ልኬ ነበረ።
እሺ አልታየም።
አዎ አልታየም።
እሺ installation ነው ወይስ installation አዲስ ቤት ነው።
አሁን አይፈልግም የላክን?
አይፈልግም።
በቃ እሺ እናየዋለን። እሺ ዳዊት ይቅርታ እሺ ስለቆየ እሺ